ጤና ይስጥልኝ ሁሉ ስፖርት ነው በኩ ምንድነው?
ጤና ይስጥልኝ። አሁን በድጋሚ ደውዬ ነበርና withdraw አድርጌ ወደ በሳንቲም ፔ ወደ ብር
አሁን ቴሌግራም ላይ ላኩልን ብየውት ነበር አይደል?
እና ከየት ነው screenshot ማድረገው? ምንም እኮ እያሳየኝ አይደለም።
transaction history ውስጥ ይገቡና bank transaction የሚለውን ይጫኑና እዛ ላይ ያገኙታል።
እኮ bank transaction ላይ ነው አዎ
አልመጣ እኮ ብሎኝ ነው። እሺ ካልመጣሎት logout login አድርገው ይሞክሩት።
እሺ እሺ